Hello? Hello?
Hello?
Hello?
Hello?
Hello ጤና ይስጥልኝ።
አሞ አቀለ ቴሌ
Hello
Hello አቤት፣ ጨዋታ ለመጫወት ፈልገው ነው?
አ ጨዋታ መጫወት ፈልገው ነው?
አይ ዘሎ ሳል ጨዋታ ተበለ ሓሙሽተ ዝብል ደውሉ ገለ ኢሎም ና ነይሮም ኣብ ዝኾነ ቀሺ በሊዕና ኢልና እዮም ሲ
አዎ ጨዋታ መጫወት የም- ለመጫወት ነው እሱ መልእክት የተላከሉት እና ጨዋታ መጫወት ከፈለጉ መጫወት ይችላሉ ማለት ነው።
አይ ዘሎ ሌላ ነው ነበር
ሄሎ
እሺ ሌላ ነው ፈልጌ ነበርና ምን መጫወት ፈልገው ነው?
ጨዋታ አይደለም ሌላ ጥያቄ ነው እሺ ጥያቄዎት ምንድን ነው?
እ ብዙ እህቶች ማለት ነው ኣብያት
ምን አለ?
ሽማት ኢሉ ክቕመጥ ኣይኽእልን
ብር እየቆረጠቦት ነው?
በቃ ቅርሺ ተቐሚጥካ የሱቅ ኢሉ በቃ እዩ ዝኸድ እሺ አንዴ መስመር ላይ ጠብቁኝ፣ እ መስመር ላይ ጠብቁኝ ሊሎት
እሺ
Hello
Hello የቴሌዊን ደንበኛ ስለነበሩ ነው የሚቆርጥቦት። አሁን ግን ተቋርጧል።
እሺ እሺ እሺ እሺ፣ መልካም ቀን።
እሺ